Hello ወይ አዳነ cust- የ customer ስልክ አይሰራም ብለኸኝ ነበር።
አዎ የሚሰራ ስልክ ልስጥህ?
እ- እ?
የሚሰራ ስልክ ልስጥህ?
አዎ
እሺ፣ text አድርግልኝ
ምን አልከኝ?
text አድርግልኝ እሺ እሺ።
እሺ።